ጤና ይስጥልኝ በሽታ ቤት ቤቴን የምረዳው። ሄሎ
ቲኬት ፈልጌ ነበር ምን አልከኝ?
ቲኬት
እሺ አንዴ ጠብቀኝ። ትኬት ምን ቼክ እንዲደረግልህ ነው?
አዎ ሄሎ ቲኬት ቲኬት አዎ በ- ቤት በትንግል የቤትንግል ቲኬት ፈልጌ ነበር።
አልገባኝም ጥያቄ
አለ ቤት ለማድረግ ነበር ያወራው።
እኮ እዚህ እኮ አይደለም ቤት የምታደርገው የቤት ቤት ሱቅ ነው ወይ ደግሞ አካውንት ክፈትና ኦንላይን ነው እሺ የምትችለው
በቃ እሺ እንደሱ ከሆነ እሺ እሺ እሺ እሺ በዚሁ እንትን መመዝገብ ይችላል።
እም
በዚሁ አይደለም በኦንላይን ክሮም ላይ ለመዝገብ ክሮም ላይ ትገባና ጎግል ላይ ቤት ቤት እ።
ቤት ብለህ ተመዝገብ እ፣ እሺ እሺ እሺ እሺ
እሺ መልካም ቀን እሺ እሺ ለሁላችሁ